አሎ Hello አቤት።
ጤና ይስጥልኝ ከ Best Bet ነው የምደውለው።
አየ አየ እኔም እሺ። ት- እሺ ትላንት ትላንትና ጠዋት ወጪ አደርጋለሁ ብዬ እኮ በ voucher ነው ያዘዝከው።
አ ነው እንደ በ voucher ማለት የ Best Bet shop ሄደክ ነው ብሩን የምትቀበለው።
እ cash የት በ- የ Best Bet shop ሄደክ በ cash ነው የምትቀበለው
አሀ የለማ እዚህ አካባቢ እኮ እኮ። እንትን አላየኸውም? ይመለስልህ ወይ ብዬክ ነበረ።
አ- አላየሁትም። እናቴ መልሽልኝ። እናቴ ወዴት ማዘዝ ፈልገህ ነው?
ወደ ባንክ ነበር የመጀመሪያ ጊዜ ነው ሳሸንፍ ወ- አሀ፣ ወደ ባንክ ወደ ነው?
ንግድ ወደ ንግድ ባንክ አገባለሁ። ኧረ እዛው መልሽልኝ በቃ እጫወትበታለሁ።
አይ ለምን ወደ Best Bet account ክ ይመለስና ድጋሚ ውስጥ አዎ፣ ማድረግ አዎ፣ ትችላለህ።
በቃ፣ ድጋሚ እሺ።
ማድረግ ትችላለህ።
እሺ እናቴ እሺ፣ እደውልልሃለሁ፣ መልሽልኝ መልሽ፣ እሺ።
እሺ እ